እንጨት እንጨት ሄሎ
ሄሎ ጤና ይስጥልን።
አብሮ ይስጥልን።
ዶንኪ ቲዩብ ነው። አራተኛ ዙሪያ የቄሻ የምዝገባ ቁጥር
አይሰማም።
ዶንኪ ቲዩብ ነው። አራተኛ ዙር የቄሻ ዩቲዩብ ስልጠና ቁጥር ጣ ሄሎ
ሄሎ አይሰማም። አሁን ድምፁ በጣም የራቀ ነው።
እሺ፣ አሁን እሳ
አሁን ይሰማል።
እሺ፣ ዩቲዩብ ለመመዝገብ ነው።
ጣ ስሞትም አልባል
ታደሰ
ማ- ማን አሉኝ?
ታደሰ
ታደሰ ማን?
በላይ
እሺ፣ ስልክ ቁጥሮትን አንዴ ይነግሩኛል። ዜሮ ዘጠኝ
ሀያ አራት
እሺ፣
ሀያ አንድ
ሀያ አንድ
ሰላሳ ስድስት ሀምሳ ስድስት
ሰላሳ ስድስት ሀምሳ ስድስት ጣ
አክ እሺ፣ አ- አድራሻው የት ነው?
ጀሞ አዲስ አበባ ጀሞ
እሺ፣ እሺ። ማስታወቂያችን በምን እንዳዩት ሊነግሩን ይችላሉ?
Donkey Tube ላይ
okay፣ በጣም አሪፍ። okay፣ በአካል ነው መማር የሚፈልጉት ወይስ ኦንላይን?
በአካል ቢሆን ደስ ይለኛል።
okay፣ እሺ። okay፣ እሺ። class የሚጀምረው በአካል የካቲት ሀያ አምስት ነው እ፣
የፊታችን ሰኞ ማለት ነው።
እሺ፣ ያው ቦታው የት ለሶስት ወር ነው የሚቆየው በሳምንት ሶስት ቀን ማለት ነው። አድራሻችን ደራርቱ አደባባይ ሀያት ተስፎ አያት?
ሲኒማ ማለት ነው። ተስፎ ሞል አዎ።
እሺ፣ ከዛ ቀረብ ሲል ወደ ጀሞ የሚቀርብ ቦታ የላችሁ? ለምሳሌ አድራሻችን እዛ ብቻ አየር ነው ያለን። እዛ የለንም ቅርንጫፍ ቅርንጫፍ የላችሁ?
ወይ የለንም። አዎ የለንም።
እሺ፣ ለምሳሌ እሁድ እሁድ ይሆናል አላችሁ?
አይ አይሆንም፣ የለንም።
እሁድ እስ- ከዛ ወዲህ ስራ busy ነኝ። እሁድ እሁድ ቢሆን ግን አሪፍ ነበር። እይ፣ መቼ መቼ ነው? እሺ፣ ለምሳሌ
ሰኞ፣ ሮብ፣ አርብ ወይም ማክሰኞ፣ ሐሙስ፣ ቅዳሜ ነው የሚሆነው ከአስራ አንድ ሰዓት ተኩል እስከ አ- ምሽት አንድ ሰዓት ተኩል ማለት ነው።
ለጊዜው መኪና ስለሌለኝ ነው እንጂ ቦታው ርቆ አይደለም። ግን ለማንኛውም እሞክራለሁ፣
እሺ ሲወስኑ ይደውሉልን።
እደውላለሁ።
እሺ thank you